ታደርጋለህ? ብሪት የሌለ ይፈታል።
በብር እኮ ነው የሚያወጡት።
ሄሎ፣
አቤት ሰላም ጤና ይስጥልን። ቴሌቪዥን ልርዳው።
አብረ ስትልን እንትን ማሳመሪያ ከዚህ ስደውል ሙዚቃ ይሰማኛል እና እሱን ማጥፋት ፈልጌ ነው።
ዘጠኝ ዘጠና አራት ላይ ደውለው እንዲያስተካክሉለት ያሳውቁ።
ዘጠኝ ዘጠና አራት እምብኝ አለ ሞክሬው ነበር እነሱ ናቸው የሚያስተካክሉት። ለዛ ነው
አይደል? እሺ እሺ